hello ጤና ይስጥልን። ዶንኪ ሲም ነው የወጌሻ አራተኛ ዙር መመዝገቢያ ቁጥር።
እንዴት አደርሽ?
እግዚአብሔር ይመስገን። ስሞትን በቀጥታ ማለት ነው።
ስልካችሁ ደውዬ ነበረ እና okay በዜሮ ዘጠኝ ሰባ አምስት ምናምን እና አውርቻት ነበር እና account ነበር ሰጥታኝ ነበር እና okay እ፣ እሺ በማስታወቂያ ያስተዋወቀው account ነበር እና እሷ የነገረችኝ አልሄድ አለኝ እና የቱ ጋር ነው የሚገባው?
እ፣ ችግር የለውም። በእሷ በላከችልሽ አስገቢዎች ችግር የለውም። ዋና ፕሮዲሰሯ ዲና ስለሆነ በሚለው ችግር የለውም።
ማን በሚለው ምን አልሽኝ?
ማን በሚለው ማን በሚለው ነው የሰጠችሽ? የሰባ አምስት ቤት ከሰጠች ቢኒያም እ፣ አዎ መለሰ ችግር ደለለ የለውም። ችግር የለውም።
ችግር የለውም።
አዎ እሺ አስገቢና በዛው በቴሌግራም ስልክሽን ያስገባሽበትን ደረሰኝና ስምሽን አድርገሽ ላኪላት።
እሺ እሺ እሺ ቴንክ ቴንክ ዩ ዩ እሺ